ባምልሽ ብመክርሽ አንቺን ስናዛ ነው ብለሽ ታሚኛለሽ አሉ ለሌላው ያማሽ መስሎሻል ያልኩሽን ለሌሎች ደግመሻል አወራሽ የደበቁልሽን ስታሚ ሰሙ ስተትሽን አዝኜ ባምልሽ ብመክርሽ አንቺን ስታዛ ነው እያልሽ ታሚኛለሽ አሉ ለሌላው ያማሽ መስሎሻል ያልኩሽን ለሌሎች ደግመሻል አወራሽ የደበቁልሽን ስታሚ ሰሙ ስተትሽን ስተትሽ ስተቴ ጓዳሽ ጓዳዬ እኔ ሻልሻለሁ ስነው ገበናዬ ሌላውስ ሌላ ነው ማን ይችልልሻል ከፊትሽ ዞር ብሎ በትንብሻል የምድር ድርሻዬ አልሆን ብቻዬ ማን አለኝ ሌላ ሚስጥረኛ የምድር ድርሻዬ አልሆን ብቻዬ ማን አለኝ ሌላ ሚስጥረኛዬ ስትትሽ ስትቴ ጓዳሽ ጓዳዬ እኔ ሻልሻለሁ ስነው ገበናዬ ሌላውስ ሌላ ነው ማን ይችልልሻል ከፊትሽ ዞር ብሎ በትንብሻል የምድር ድርሻዬ አልሆን ብቻዬ ማን አለኝ ሌላ ሚስጥረኛዬ የምድር ድርሻዬ አልሆን ብቻዬ ማን አለኝ ሌላ ሚስጥረኛዬ አዝኜ ባምልሽ በምክርሽ አንቺን ስናዛ ነው ብለሽ ታሚኛለሽ አሉ ለሌላው ያማሽ ይመስሎሻል ያልኩሽን ለሌሎች ደግመሻል አወራሽ የደበቁልሽን ስታሚ ሰሙ ስተትሽን አዝኜ ባምልሽ በምክርሽ አንቺን ስናዛ ነው እያልሽ ታሚኛለሽ አሉ ለሌላው ያማሽ ይመስሎሻል ያልኩሽን ለሌሎች ደግመሻል አወራሽ የደበቁልሽን ስታሚ ሰሙ ስተትሽን ራሴው ነሽና በሞክር ላነቃሽ እርቀሽ ካሳቢ ተሻንቀላፋሽ አይሆንም ባልኩኝ ባንቺ መኮነኔ ለበጎ ነበረ ያስጨነኩሽ እኔ ብዬ አቻዬ መከበሪያዬ መጀመሪያዬ መጨረሻዬ ብዬ አቻዬ መከበሪያዬ መጀመሪያዬ መጨረሻዬ ራሴው ነሽና ብሞክር ላነቃሽ እርቀሽ ካሳቢ ብትሻንቀላፋሽ አይሆንም ባልኩኝ ባንቺ መኮነኔ ለበጎ ነበረ ያስጨነኩሽ እኔ ብዬ አቻዬ መከበሪያዬ መጀመሪያዬ መጨረሻዬ ብዬ አቻዬ መከ አስችሎሻል ያልኩሽን ለሌሎች ደግመሻል አወራሽ የደበኩልሽን ስታሚ ሰሙ ስተትሽ ከሌላ ያማሽ መስሎሻል ያልኩሽን ለሌሎች ደግመሻል አወራሽ የደበኩልሽን ስታሚ ሰሙ ስተትሽ